ትምህርት ቤት ቤቴ ነው የምንረዳው።
አሁን አንቺ ነሻ ስልክ የሰጠሽኝ?
የምን ስልክ?
የ- በቴሌግራም ልላክልህ ስቴፕ ብለሽ
አዎ ይሆናል። ምን ነበር?
አሁን በ- በቮልቸር አዘወሬ ነበር ያልኩሽ ነኝ እሺ እሺ እና ቴሌግራም ላይ ነው?
ቴሌግራም ላይ አልመጣልኝ ብሎ ነው ስልኬ ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት በዚህ hi ልበልሽ እና step ኡን ነግሬሻለሁ። እሺ አዎ hi ል እልክልሃለሁ። ችግር የለም እሺ hi ልበልሽ